ሰላም ጤና ይስጥልኝ። ሄሎ
ሄሎ
ጤና ይስጥልኝ። ዶክተር ነው አለን። ሰላም ነው። እንዴት ናችሁ?
እግዚአብሔር ይመስገን።
አለን ይመስገን። ሰላም ነው። እ- እ- ኮሜ እንትናን ለማግኘት ነበረ እሸቱ መለሰን።
ጉዳዮትን ይንገሩኝና እኔ ሪፖርት አደርግልዎታለሁ።
ነው መልካም። አይ እንደ በጎ አድራጎት የሆነ የሚያግዘኝ ነገር ነበርና እሱን ለማግኘት ቀጠሮ ለማስያዝ ነበር።
አሁን እኛም ምዝገባ አቁመናል እንዳዲስ እ እ፣ እኛ ጋር የወረፋ ያሉ ብዙ ሰዎች ስላሉ እነሱን ሰርተን ስንጨርስ እንዳዲስ የመዘገብን አይደለም መመዝገብ ስንጀምር እናሳውቃለን።
እሺ፣ መቼ አካባቢ ነው የሚመዘገብ?
ያው ቀኑ አልታወቀም፣ ግን ሰርተን እንደጨረስን እናስታውቃለን። ፌስቡክ ላይ ላይ ማስታወቂያ እንሰራለን።
ነው። እሺ፣ አዎ በልዩ cases ማግኘት አይቻልም? ወይም አዎ፣ ደግሞ አሁን በጣም ጉዳይ ብዙ አስፈጻሚዎች ካሉ እነሱን ማናገር አይቻልም ወይ?
አዎ ግን ደግሞ እኛ ጋር ብዙ የተመዘገቡ ሰዎች አሉ። አሁን እ እሺ፣ አይ ምናልባት ብትተባበሩን ብለን ያው ገጠመኝ ሆኗ አሳሳቢ ስለሆነ ነበረ። ቅድሚያ የሚሰጥም ከሆነ ወይ ደግሞ የእናንተው እሱን ባናገኝም በእሱ ባለሙያዎች በኩል ባገኛችሁ ብዬ ነው። ወይ ቢሮም ዘጥቼም ቢሆን ባማከራችሁ።
አዎ ግን ደግሞ እኛ አሁን በጣም ብዙ ከባባድ case ያላቸው ሰዎች ነው እኛ ጋር የተመዘገቡ ነው። ሰርተን ስንጨርስ እ ምንም አይነት ስራ መል- መልካም ቢሮአችሁ የት ነው ምናልባት እየመጣው check ለማድረግ
ቢሮአችን ቦሌ ደንበል
ደንበል ህንጻ ነው
አዎ፣ ደንበል ቦሌ ደንበል አበሩሽ ህንፃ አራተኛ ፎቅ እ
አበሩሽ ህንፃ አራተኛ ፎቅ አራተኛ ፎቅ እ፣ አበሮስ ህንጻ ነው ያልሽኝ?
አዎ
አበሮስ አበሮስ ህንጻ ደንበል ፊት ለፊት ማለት ነው ነው ጎን አዎ አዎ ፊት ለፊት እ፣ እሺ አራት መቶ ስንት
አራተኛ ፎቅ እዛው ሄደው ያገኛሉ።
እሺ እሺ እሺ አመሰግን እሺ